hello hello
hello ሰላም ጤና ይስጥልኝ።
አብሮ ይስጥልን። በረከት ለአንቺ ነው ለሌላ ሰው? አሁን ደውዬ ነበር።
በረከት የደወለላችሁ ሰው አለ? ቆይ አንዴ። እሺ ም?
በረከት እሺ እሺ። ሄሎ በረከት ነኝ። ሰላም ነው ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነህ?
አለን አለን ስል ነበር።
እ መኪና ቨርቹዋል መኪና ለማስጫን ነበር።
የት አካባቢ የት ነው? አዲስ ሾፕ ነው ወላይታ። አዎ አዲስ ሾፕ ነኝ። አዎ በረከት ማን? አርባ ምንጭ።
ወላይታ ወላይታ።
አይ አንተ በረከት ማን ነህ? በረከት ማን ነው? አርባ ምንጭ በረከት ጫፉ በረከት ኦኬ፣ ጫፉ።
በረከት ጫፉ።
አዎ
በረከት ምንድን ነው? በረከት ጂአር ነው እንትንልህ አዎ ጀ- ጂአር እ ያው መኪና ጂአር ጂአር እንትን አለኝ ውሻ መኪና ያው የለውም ወደ ጂአር።
አራት አራት አራት ሾፕ መኪና የለውም። አዎ ጂአር እ እንትኑ ውሻ አራት ሾፕ አምስት ሾፕ አለኝ።
ኦኬ
አሁን ይሄን መኪና ለማስጫን ነበር።
ኦኬ። መኪና ምናምን ካይሮ ነው መሰለኝ የገስም ነው አይደለ?
ካይሮ አዎ ካይሮን አለ እዚህ ጋር ሲስተሙም ከሰው ወስጄ አዎ አፖቹን ምናምን ጭኛለሁ። ምናልባት አንተ እኔ ግስ ከላኩልህ አንተ እንትን ካል- መጀመሪያ ቼክ ላድርግና አሁን ሾፑ ስለሌሉን እንትን ላይ አ እጃችን ላይ ሾፕ ስለሌለን ቼክ ላድርግና ከዛ እንትን እናደርጋለን። እሺ አሁን እጃችን ላይ ሾፕ የለም። ካይሮን ሾፕ ኦኬ ነው አ ሾፕ ሲመጣልን እናሳውቅና እንከፍላለን። እስከዛ በጃሮች ስራበት አ ኦኬ እሺ። ማን ነው አሁን ለምሳሌ እኔ ደውዬ አሁንም ለመጠየቅ ወይም በኋላ ማታም እ፣ ጠዋትም ቢሆን ለመጠየቅ ስልክ ብትልኩልኝ ችግር በዚህ ደውልና ተስፋዬ ብሎ አገኘኝ። ችግር የለም።
ተስፋዬ ልበል።
አዎ ተስፋዬ ነው።
okay እሺ እሺ ተስፋዬ